ጤና ይስጥልኝ ሁሉ ስፖርት ነው bet እኮ የምንወደው
ብር ሰሞኑ ቅዳሜ ነበር እና withdraw አድርጌ አልገባልኝም እስካሁን።
withdraw አድርጌ አልገባልኝም።
አዎ።
እሺ ከዝውውር ታሪክ ላይ ያልገባሉትን ፎቶ ያንሱና በቴሌግራም ይላኩልን።
እንደዛ እንትን አለኝ ደግሞ አልመጣልኝ አለ transaction history እንደዛ ከሆነ log out log in ሲያደርጉት ይመጣልዎታል።
ደጋግሜ።
አዎ
እሺ በየት ስልክ ቁጥር ነው? በዚህ ቁጥር የያዙ
እሺ ቴሌግራም የምልክበትን ቁጥር ነው ይሄ እሺ ዜሮ ዘጠኝ ሰባ ስምንት ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት ዜሮ ስድስት እሺ